म्हटलं
అస్సలు
అవును እንትን እጃቸው ላይ ቢት ይኖራል እንዴ? ለራይድ የሚሆን ሄሎ ሄሎ ሄሎ ሄሎ መስመር ላይ ናት።
አዎ አዎ
እሺ ምንድን ነው ያለኝ?
ቢት ለራይድ የሚሆን ቢት ብድር ያለበት ባንክ
ካሽ የሚከፍሉት
እስከ ዘጠኝ
ዘጠኝ ነው ነው አባት እስከ ዘጠኝ ነው ብድር ያለበት ባንክ የሚመቻችሎት ባንክ የሚመቻች ካሽ ከእንትን አዎ ሆኑ አዎ
እንደ እንደዛ ሳይሆን እስከ እስከ ዘጠኝ አንድ ካሽ።
ሚሊዮን አንድ ሚሊዮን ድረስ አባት cash
እ፣ በዚህ ስልክ ይልኩልኛል
ማሊባባ dot net ላይ ገብተው ይዩት አለን ማሊባባ
ቴ- ምን ላይ ቴሌግራም ላይ አዎ ቴሌግራም page አችን ላይ ማሊባባ dot net ብለው ሲገቡ አለን
እም፣ እሺ አመሰግናለሁ እሺ እሺ